ጤና ይስጥልኝ ጉዳይ ሀና እባላለሁ። እባክዎ ምን ልርዳው?
እንትን ስልክ ማረጋገጫ እምቢ አለኝ SMS code OK እሺ፣ መተግበሪያውን አውርዶ ሲመዘገቡ SMS አልገባም ነው ያሉት?
አዎ OK እሺ፣ ስልክዎት iPhone ነው ምናልባት?
አዎ እሺ VPN አብርተው ይሞክሩት። እ ምናልባት VPN ስላላበሩ ነው ያስቸገሩትኝ። በተጨማሪም መተግበሪያ አውርደው ባለሙያ ማግኘት ይችላሉ። አሁን እንደደወሉም የሚፈልጉትን አይነት ባለሙያ ማግኘት ይችላሉ፣ መቀበል ይችላሉ።
እሺ አመሰግናለሁ በጣም እሺ እሺ መልካም ቀን።